hello ሰላም ጥልኝ
ሰማ እንደሚመስገን ሰላም እንትን ነበረ ባለፈው ቆይቷል ትንሽና አራቼ ሌላ ጉሩ ላይ ገብቼ አንድ ኪሎ ቲማቲም refund ይደረግልሻል ተብዬ ነበረ፣ አልተደረገልኝም።
እሺ፣ በዚህ ቁጥር ነው።
አዎ
እሺ፣ አንዴ እሺ።
እሺ እሺ እውነቴን
አርባ አምስት ብር ቲማቲም ነው።
አዎ ልክ ነሽ።
አዎ፣ እሺ አጣርተውን ይመለስልዎታል። ይቅርታ በጣም ችግር የለውም። አመሰግናለሁ። እሺ እሺ፣ እሺ እናመሰግናለን።
እሺ እሺ